hello ጤና ይስጥልን በእንግዲህ
አረ ጤና ይስጥልን። እንትን ነበር አሁን ክፍያ ፈጽሜ ነበርና እሺ በኦንላይን ትምህርት ግን ቴሌግራማቸው አስቸገረኝ። ል- ልኬ ነበረ
እ፣ ይደርሰዎታል። already ዛሬ busy ስለሆነ ነው standup comedy ስላለ አሀ።
ይደርሰዎታል። screenshot እና የከፈሉበትን ደረሰኝ ያዙ።
እኮ screenshot አድርጌ ወደ እናንተ ልኬው አልገባለኝ።
እ፣ ይገባል ይገባል፣ ቆይቶ ይገባል። የሆነ ኔትወርክ ችግር ይሆን።
Okay ስለዚህ በቃ እሺ ችግር የለውም።
እሺ፣ ለ- ለበለጠ መረጃ የያዙት እንዳያጠፉት።
ግማሽ ነው የላኩት ስድስት ሺህ ሁለት መቶ ሀምሳ ብር ማለት ነው።
እሺ
እሺ እሺ አመሰግናለሁ።
እሺ፣ እኛም እናመሰግናለን። መልካም ቆይታ።
እሺ